ነበር የምደውሉት ያልተቀበል product ነበር ይመስል ነበረ።
hello ሰላም ጤና ይስጥልን። ከ ChipChip ነበር የምደውሉት ፈቲያ።
እሺ ይቅርታ ያልተቀበሉ product አለ ዛሬ አልመጣም።
እርግጠኛ አይደለም ከመሸ ስለሆነ ማታ ቀብያለሁ፣ ግን አላወኩም።
ምን ምን አሉ?
ብዬ ያስገብቻለሁ ሁሉንም ተቀብለዋል።
አላስታውሰውም። ማ የሰውንም ስለተቀበልኩኝ አላውቅም።
okay ያልተቀበሉት ነገር ካለ ነገ ደውለው ያሳውቁን።
እሺማ በዚህ ቁጥር ነው።
አዎ በዚህ ቁጥር ይደውሉ።
እሺ
okay መልካም። እሺ።
ቻው አሜን።